ሰላም ጤና ይስጥልኝ።
ሄሎ እ አቶ ወልደ ኪዳን አሰፋ ሄሎ ሄሎ ሄሎ ሄሎ አይሰማም
ሄሎ እ ይሰማል?
ኧረ ይሰማል።
እሺ የኔ ድምፅ አሁን ይሰማዎታል መሰለኝ። እ ከዊፕላስ ሶሉሽን ድርጅት ነው የምደውለው።
እ ዊፕላስ ሶሉሽን